Hello hello
Hello ጤና ይስጥልኝ አቦ ይስጥልን። ሰላም እ፣ አቶ አማኑኤል አቤት አቤት።
ከአሪፍ ቤ ነበር የምደውልሎት።
አ እሺ እሺ እ፣ ከአሪፍ ቤ ነው የምደውልሎት። ሳምራዊት እባላለሁ። እ፣ እሺ አሁን ደውለውልኝ ነበረ እሺ
እና ጉዳዮትን በተደጋጋሚ እንዳመለከቱና ምንም መፍትሄ እንዳላገኙ አመልክቼልዎታለሁ።
እሺ ከዛ በተጨማሪ ደግሞ ቢሮአቸውን ማወቅ ከፈለጉ አ ዋርካ ታወር አምስተኛ ፎቅ ቦሌ መድኃኔዓለም።
አይ ነው ገብቶኛል፣ አውቀዋለሁ። እሺ ምን አሉት ምላሹ?
ምላሽ አልሰጡንም። እኛ የእኛ ኃላፊነት ማስተላለፍ ነው። ባመለከቱ ቁጥር እኛ እያስተላለፍን ነው የምንገኘው። ምላሽ ሲሰጡን ነው ደውለን የምናስ እ፣ ለእናንተ ደውለን እሺ የምናሳውቅ።
አምስተኛ ታወር ላይ በቃ እሺ፣ ችግር የለም። አይ ባለፈውም ጎግል ላይ አግኝቼው ነበረና መጣለሁ፣ ችግር የለም ቢሮ። እሺ በቃ እሺ፣ መልካም ቀን።